ጤና ይስጥልኝ የአምቡላንስ የአምቡላንስ አገልግሎት
ጤና ይስጥልኝ አብሮ ይስጥልን እደውላለሁ ብለሽ ስልኩን ብትይዢው ነበር ብትደውይ
ይቅርታ በጣም hello ወይ ደወልሽ እዛ
ወደ መቅረጽ ከመቅረጽ ወደ አግዘን ነው አዎ እኮ አሁን አምቡላንስ እኮ ልልክላችሁ ነው በመሀል የእናንተኑ ስልክ ነው እያወራን ያለ ነው ከሆቴል ነው ደውለን ብለው እነሱ ጋር ረጅም እያወራን ነው አምቡላንሱ already ሊወጣላችሁ ነው በቤተሰብ ነው እርሶ
አይ አይደለም እሺ staff ነኝ ኧረ
መቅረጽ ያለ staff ነው ወይስ
አዎ
እሺ አሁን ያለበት condition ኦክስጅን ይፈልጋል or current ኦክስጅን ሁለት ሊትር ላይ ሁለት ሊትር ላይ አዎ
እሺ በቃ ላኪው አምቡላንስ ማን ነበር ስለ ክፍያ ማውራው? አምቡላንሱ already ወጥቷል።
እሺ አዋሪው እንጂ አይ ሆቴል ሄሎ ይጠር- ተመሳሳይ- ሄሎ